ሄሎ ሄሎ
ቤት ሰላም ጤና ይስጥልኝ። ቴሌቪ
አዎ፣ ምን ነው message ብር ወስዶ ወስዶ አሳረገኝ። message ን አንሱብኝ ብዬ ነው።
የቴሌቪዥን game ደንበኛ ሲሆኑ በየቀኑ ትኬት ይገባሎታል። በሚገባሎት ትኬት game ኦችን መጫወት ነው።
እኔ ደግሞ አልፈለግኩም። በቀን ቀን ሁለት ብር ይወስዳል። አልፈለግኩም።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እ
ስድስት ቁጥር ላይ ለማቋረጥ የሚል አለ።
እሺ
እሺ፣ መልካም ዕድል